ማልጠላይ አፍቅሬ ማልጠላይ ስከታተል መሽቶ ይነጋል የሷን ጥላ ስከታተል መሽቶ ይነጋል የሷን ጥላ አምሮኝ ማልጠላይ አፍቅሬ ማልጠላይ ስናፍቀው እያድራለው የሷን ገላ መሸም ነጋ አይዘነጋሽ የኔ ገላ ስናፍቀው እያድራለው የሷን ገላ መሸም ነጋ አይዘነጋሽ የኔ ገላ ተሰናብታኝ ኮከብን አውርሳኝ ሄደችልኝ ማለች ጽልመትን አልብሳኝ አምሮቴን እንደ ሰው አግቼ ሳልጠግብ ሰጠኝ የግር እሳት ውስጥ የሚያንገብ አይ የኔ ጎጆ እንደ ሰው ወፎይ ሙሉ ነበር ያኔ ወፎይ ጀንበር ተሰናብታኝ ወፎይ ሳትሰወር ካይኔ ወፎይ አይቼ ሳልጠቃት አይ ፍቅሯ በልቤ አድሮ ወፎይ ሳይነጋ መሸብኝ ወፎይ ምርጫ ነው ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ወድጄ ማልጠላይ አፍቅሬ ማልጠላይ ስከታተል መሽቶ ይነጋል የሷን ጥላ ስከታተል መሽቶ ይነጋል የሷን ጥላ አምሮኝ ማልጠላይ አፍቅሬ ማልጠላይ ስናፍቀው እያድራለው የሷን ገላ መሸም ነጋ አይዘነጋሽ የኔ ገላ ስናፍቀው እያድራለው የሷን ገላ መሸም ነጋ አይዘነጋሽ የኔ ገላ ቀኑም ደህና ነበር አልፎ አልፎም ቢያካፋ እሷን ማጣቴ ነው ያስቆረጠኝ ተስፋ የሆዴን ገለቴ እንዳልተነፈሰው ፈራ ሰጋ ልቤን አይታመን አይ የመከራ እንዳገኝ ወፎይ አላጋሮትቼ ወፎይ መኖር ግን ከበደኝ ወፎይ አንድ እሷን አጥቼ ወፎይ አምናው የካች አምና ወፎይ የነበረው አምሮ ወፎይ መልኩ ተቀየረ ወፎይ ፍቅራችን ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ ዘንድሮ